ነው። ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አርሴማ ፈርኒቸር አዎ፣ ከ We Plus Solution ድርጅት ነው የምደውለው።
እሺ፣ We Plus Solution Provider የሚል መተግበሪያ ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ፣ አሁን ላይ አገልግሎት መስጠት ስለጀመርን ያለ ምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልነግሩት ነው የደወልኩት።
እንዴት አልገባኝም።
መተግበሪያችን ላይ በመግባት ያለ ምንም ወጪ ከተጠቃሚዎቹ ወይም ከደንበኞቹ ጋር መገናኘት እንደሚችሉ ነው የደወልኩት።
እሺ፣ እሺ።
እ፣ ከዛ አሁን እየነዳ ነው ወይ? ደውዬልህ ታስረዳኛለህ።
እሺ፣ ተጨማሪ መረጃ መጠየቅ ከፈለግሽ ስልክ ቁጥር ልስጥ። በዛ ስልክ ደውለሽ መጠየቅ ትችላለሽ።
ያዝ ንገረኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ቆይ ብያለሁ ነው ንገረኝ
አይሰማም።
ይህ አለ ዜሮ ዘጠኝ ሰባ ስምንት
እ ሰማንያ ሶስት
ሰማንያ ሶስት ሰማንያ ሶስት ድጋሜ hello
አቤት ሰማንያ ሶስት ሰማንያ ሶስት ሰባ ስምንት
ሰባ ስምንት እሺ፣ እናመሰግናለን። መልካም የስራ ቀን። እሺ፣ ቻው።